ሄሎ ሰላም ጤና ይስጥልን።
ሄሎ ሄሎ ሰላም ጤና ይስጥልን።
ሰላም ነው?
እግዚአብሔር ይመስገን ሰላም።
ደህና ነኝ እግዚአብሔር ይመስገን። እንትን win አድርጌ እስካሁን አልተሰጠኝም game።
okay ምንድን ነበር ያሸነፉት?
ሽንኩርት
ሽንኩርት በ- በዚህ ቁጥር ነው አ
ስሞትም አለብን።
ኤቢ
ኤቢ ኤቢ ዋይ አ
okay location ኑ የት ነው።
location ኑ ለገሃር ነበረ። ሶስት ሳምንት ያው በየቀኑ እደውላለሁ።
እሺ አልደረሰኝም። እም?
እሺ ለገሃር ዛሬ ያሳውቅልዎታለሁ። እሺ ይመጣልዎታል።
ዛሬ
አስ- አዎ አስተላልፍልዎታለሁ። ይመጣልዎታል፣ ይደወልልዎታል።
ኧረ በስመ አብ። እሺ በቃ እሺ እሺ። ደው- ደውልላቸው።